Hello ሰላም ነው? እሺ አንድ cashier code ያዢና እንትን ካለ ቦነት ካለ ንገሪኝ።
እሺ ንገረኝ።
ዘጠና ዘጠኝ እሺ
ሰማንያ ሰባት እሺ
ስምንት ነው ይሄ ስምንት ነው። ዘጠና ዘጠኝ ሰማንያ ሰባት ስምንት ነው ስምንት ነው ስድስት ስድስት እህ ስድስት ዜሮ አንድ
ስድስት ዜሮ አንድ ነው።
አዎ
እሺ ሀምሳ ብር ቦነስ ለቆላል ሻውን እሺ ሌላ አንድ ደግሞ ጠብቂ እሺ ልንገሪ እሺ
አንድ ዜሮ ዜሮ
አንድ ዜሮ ዜሮ አስራ አንድ አስራ አንድ ሰባት ሰማንያ አራት ሰባት ሰማንያ አራት አዎ
ይሄኛው ሁለት ሎስት አለው።
ማናማ
እም፣ ስፓርታ የሚለውና ኤፍሲ አንድ አስታና ሎክ ነው ያለው። ያው አንዱ ተለቆልኛል።
አልበራችም አይደለ?
አራ ቆይ፣ በርቷል ቆይ።
በርቶ ሙሉ አንዷን ለሙሉ አፕዴት እም?
ሙሉ ለሙሉ የመጀመሪያው ነጭ ነው። ኤፍሲ አስታና ከጂኤንኬ የሚለው አልበራችም። ቆይ እሷን አፕዴት ላድርግልህና አረ በርቷል። ሁሉም ለ- ተለቋል። እኔ ጋር
እኔ ጋር ደግሞ አንዱ አልበራችም።
አብሬዋ ታዲያ እሺ ቆይ ላሳውቅልህ።
እንደ አረ አሁን ያሳየው ክትክ አንድ እዚህ ጋር ይጣልም እዚህ ጋር አካባቢ
እንትን ብዬልህ መልሼ ልደውልልህ አባ አትደውይም።
አስታውቅልህ።
እንደዛ ብለሽ ቅድም ቅድም እኮ እሺ።
እንደዛ ብለሽ ነው እሺ ቴሌግራም ላይ ጻፍልኝ። ትኬቷን አረ ጻፍልኝ።